ሄሎ ሰላም ነው?
ሰላም እንዴት ነህ?
አቦይል እስከ ትላንትና ይደውላል። በእናትህ ብሩ መለስኛ።
እሺ ያለው እየተስተካከለ ስለሆነ ነው። እሺ እስከ ትላንትና ያስተካክላል እንዴ? ምንድን ነው ይሄ ቢሮ እንዴ?
ልክ ነህ ወንድሜ። ለተፈጠ እስከ ትላንትና ሶ- ሶስት ሶስት ቀን እ፣ ያስተካክላል እንዴ?
አዎ በሳንቲም ፔይ ነው አይደለ? እስደውልና ከፈለክ አናግራቸው። እሺ መቼ መቼ ይደውላል? የምን እሺ እሺ እንዳልፈልም መቼ ይደውላል?
ይሄ ልንገርህ ስልሳ ሶስት ምን ዘጠና እ?
ስልሳ ሶስት ዘጠና አቦይና አቦ በእናትህ በእናትህ በእናትህ እንደዚህ እንኳን ቢሮ አይደለም። የሰው ብር ትፈልጋለህ? እሺ ምንድን ነው ወንድሜ እሺ ሳንቲም ፔይ ደውለህ ታረጋግጣለህ። ስልሳ ሶስት ዘጠና እኛ ልከንላቸዋል። እሺ
ምን ስልሳ ሶስት ዘጠና ስልካቸው አይ እና አንቺ ማስተካከል አልችልም እንዴ? ምንድን ነው የአንቺ ቢሮ አይደለም እንዴ?
ልክ ነው ወንድሜ። እኛ እ፣ እነሱ approve ካላደረጉልን እኛ ማስተካከል ወር አ- አይ ቢሮ አዲስ አበባ ነው።
ምን አልከኝ?
አዲስ አ፣ ቢሮ አዲስ አበባ ነው።
ቢሮአችን አዲስ አበባ ነው።
በቃ ማኔጀሩ እንሄዳለን። ተው በቃ እናንተ ምንም አ፣ መመለስ አልችልማ።
እኮ እኛ እንመልሳለን አንመልስም እኮ አላልንም። እኛ ጋር አይደለም ችግሩ ወንድሜ፣ ሳንቲም ፔ ጋ ነው። ሳ የሳንቲምን ስልክ ልጥህና አውራቸው አልኩት።
እሺ እንላለኝ። ስንት አለ?
ዘጠና short code አ?
ስልሳ ሶስት ዘጠና